ሄሎ ሄሎ
ዋሽንግተን የህክምና ማዕከል ምን ልርዳዎት?
ቀን CT scan እዛ patient እዛ አስነስተን ነበር እህ፣
እም፣ እየሰማሁት ነው። እሺ እ፣ ውጤቱ አልተላከልንም።
ስልክ ቁጥር ልስጦት?
ስልክ ቁጥር አስ- አስይዤ ነበር normally ግርማ ለገሰ የሚባ- አይ፣ የሚለው ውጤት እኔ የምሰጦት ስልክ የ MRI ክፍል ስልክ ቁጥር ነው። result okay።
ሊልኩሎት የሚችሉት እነሱ ብቻ ናቸው።
okay መጨረሻ ሰማንያ ዘጠኝ አይላ አ አ እሱ ራ- አይደለም። እሱ- አዎ ሰማንያ ዘጠኛው መጨረሻ ሰማንያ ሰባት ሰማንያ ዘጠኝ በተደጋጋሚ ደውሉላቸው። እነሱ ናቸው result ሊሰ- ሊልኩሎት የሚችሉት።
okay እነሱም ለማንኛውም እሺ አመሰግናለሁ
ምንም አይደለም።